እኔ ሰላም ነኝ።
ሌላ እኔ ሰላም ነኝ። አቤት እንዴ ባት ሰላም ነኝ ባቲ። እኔ እኮ በድምፅሽ ነው አልኩሽ።
እ?
ሰላም ነኝ ባቲ። በድምፅሽ ነው ማክሽ። ሰላም መሆንሽን አለመሆንሽን pin አድርጊልኝ። ካስተመሩ ሜክሲኮ ነው። እሺ ያለው እሺ፣ ተደውልለት ንገረኝ።
ወደ ሜክሲኮ order number ተጠርሽ ሰባ ዜሮ ዜሮ ሰባ ዜሮ ዜሮ አዎ በቃ እሺ። በሜክሲኮ pin አድርግላለሁ።
እሺ፣ እሺ፣ እሺ።
እሺ አባ
የብራዚል